ይለጥ ያስልኝ ስነኛ
ሀያ አምስት ሰባ ስድስት
ሀያ አምስት ሰባ ስድስት
ምን ሆነ?
የምግብ ቤት ስልክ የም- የምግብ ቤት ስልክ አ
እሰጥሃለሁ። አንዴ መስመር ላይ ጠብቀኝ።
እሺ
ቴክስት ልኬለታል አንስቷል። ደውልለት ብዬ
ባባ አለ አንዴ እሺ። ኧረ ወይኔ ጆሮዬ ላይ ካክስ፣ ኧረ ክላክስ ክላክስ ክላክስ ክላክስ እሺ በድሩ ነህ አይደለ?
አ
እሺ ዜሮ ዘጠኝ ሰማንያ ዘጠኝ ስልክ ፈልጎ ነው።
ወይ አንዴ
እሺ
ዜሮ ሌላው ወይ ሰማንያ ዘጠኝ
አ፣ ሰማንያ ዘጠኝ ወይ አንዴ ዝናብ ያለሽ
አይደለም ይኸውልህ ተሳስቻለሁኝ። text ላድርግልህ ወይም በድሩ text ላድርግልህ አይ አይ ንገሪኝ ዜሮ ዘጠኝ ዘጠና ስምንት ዘጠና ስምንት አሁንም ዘጠና ስምንት
አው አይሰራም እኮ ዘጠና ስምንት ቤት ዘጠና ስምንት ዘጠና ስምንት ይሄኛው ይሄኛውን ሞክረው አልሰራልህም።
ዜሮ ሶስት መጨረሻው
አዎ እሺ ሌላ ልንገርህ፣ ችግር የለውም።
አ ዜሮ ዘጠኝ
ዜሮ ዘጠኝ ሰማንያ ሁለት ሰማንያ ሁለት
ሰማንያ አራት ሰማንያ አራት ሰባ ሰባት ሰባ ሰባት ሰባ ስምንት
ሰባ ሰባ ስምንት አዎ ሰማንያ ሁለት ሰማንያ እንትን ነዋ ሰማንያ ሁለት ሰማንያ አራት ሰባ ሰባት ሰባ ስምንት አዎ location ኡ ደግሞ ቀይሩት ምግብ ቤት ቦታ ቀይረዋል
እስኪ እሺ፣ እናሳውቃለን። የት ነው ያሉት?
እንጃ ወዴት ነው ምናምን እዛ ያሉት የለም ይጎቻች ጋር
እሺ፣ እሺ። አ? ያው ምን የሬስቶራንት ስልክ ስጭኝ እኮ ነው ያለኝ። አዎ አላወራሁትም፣ እሱ አላወራሁትም።